hello ወንድሜ ጤና ይስጥልን። ቤት ቤት አሀ አልገባም እስካሁን ሁለት ሺ ሶስት መቶ ብር ገባዋሉ ስለዛ እስካሁን እስቲ ስልከ አልገባም ንገረኝ።
አስራ አምስት አስራ አምስት ዜሮ ዜሮ ዜሮ ዜሮ ስልሳ ስምንት ዜሮ አንድ ስልሳ ስምንት ዜሮ አንድ ስልሳ ስምንት ዜሮ አንድ ስንት ብር ነው?
ሁለት ሺ እና ሶስት መቶ አጠቃላይ ሁለት ሺ ሶስት መቶ ማለት ነው በሳንቲም በሀይ ነው
እሺ አንዴ ይጠ ሁለት ሺህ ብር እና ሶስት መቶ ብር አይደለ?
አዎ balanced ነው እኮ ገብቶልሃል ነው የሚለው እኛ ጋር።
አልገባማ
እስቲ ገባበት ስልክ ዜሮ ዘጠኝ አስራ አምስት አስራ ስድስት ዜሮ ሶስት ሰላሳ ሶስት የሚል ስልክ ላይ እዛ ውስጥ ነው ያው refresh refresh ያደረጉ ነው
እስኪ ሳንቲም ሳንቲሞች ጋር ትደውልላቸዋለህ። ለእኛ አሁን text የላኩልን ቅድም ደውለህልን ነበር አይደለ?
አዎ ደወልኩት ደውል ደውለንልን ላክንላቸው completed ብለውናል። ሁለት ማለት ሺህ ብር እና ሶስት መ- ሁለ- ሶስት መቶ ብር completed ብለውናል ገብቶለታል ብለው ለ- text ልከውልናል።
ኧረ አልገባም እኔም ራሱ screenshot ልልክ
እስቲ ሳንቲሞች ጋር ትደውልላቸዋለህ። ስልካቸውን ልስጥህ።
እሺ ስጭ
እሺ አንዴ ጠብቀኝ።
እሺ
ዜሮ ዘጠኝ ሰባ
ዘጠኝ ሰባት አርባ ሰባት አርባ ሰባት አርባ ሰባት አርባ ሰባት አስራ ስድስት አ አስራ ስድስት አስራ ስድስት አዎ ወይም ደግሞ ዘጠና ሶስት ስልሳ ብለህ ደውልላቸው።
ዘጠና ሶስት ስልሳ ስልሳ አዎ